ከፍጡራን በላይ ከፈጣሪ በታች ከፍጡራን በላይ ማን አለ እንዳንቺ ድንግል ንጹሕ በዓለም ላይ ማን አለ እንዳንቺ ድንግል ንጹሕ በዓለም ላይ ኦ ድንግል ማርያም ዘላለም መኩሪያዬ ነሽ መመኪያዬ ኦ ድንግል ማርያም ዘላለም መኩሪያዬ ነሽ መመኪያዬ አምላክ ለማደሪያው መርጦ ያዘጋጀሽ አምላክ ለማደሪያው መርጦ ያዘጋጀሽ ጽዮን የተባለች አገር ድንግል ሆይ አንቺ ነሽ ጽዮን የተባለች አገር ድንግል ሆይ አንቺ ነሽ ኦ ድንግል ማርያም ዘላለም መኩሪያዬ ነሽ መመኪያዬ ኦ ድንግል ማርያም ዘላለም መኩሪያዬ ነሽ መመኪያዬ በሐሳብሽ ድንግል ድንግል በሥጋሽ በሐሳብሽ ድንግል ድንግል በሥጋሽ ከፍጥረታት ሁሉ ላንቺ ምሳሌ የሚልሽ ኦ ድንግል ማርያም ዘላለም መኩሪያዬ ነሽ መመኪያዬ ኦ ድንግል ማርያም ዘላለም መኩሪያዬ ነሽ መመኪያዬ ፍቅሩ ለዘላለም የማይጠገበው ፍቅሩ ለዘላለም የማይጠገበው ከስም ሁሉ በላይ ጣፋት ድንግል የአንቺ ስም ነው ከስም ሁሉ በላይ ጣፋት ድንግል የአንቺ ስም ነው። ኦ ድንግል ማርያም ዘላለም መኩሪያዬ ነሽ መመኪያዬ ኦ ድንግል ማርያም ዘላለም መኩሪያዬ ነሽ መመኪያዬ በእዝራ መሰንቆ በዳዊት በገና በእዝራ መሰንቆ በዳዊት በገና ይገባሻል አንቺ ድንግል ሁልጊዜ ምስጋና ኦ ድንግል ማርያም ዘላለም መኩሪያዬ ነሽ መመኪያ ድጋፊ መርኩዜ እስኪ ልያዝና የራመዳኒቴ ወደ አምላኬ ቤት ልሄድ ልቀጥል ጉዞዬን ወደ አምላኬ ቤት ልሄድ ልቀጥል ጉዞዬን ኦ ድንግል ማርያም ዘላለም መኩሪያዬ ነሽ መመኪያዬ ኦ ድንግል ማርያም ዘላለም መኩሪያዬ ነሽ መመኪያዬ ለፍርድ ስጠራ በደለኛ ዋኔ ለፍርድ